ሄሎ ሄሎ፣ ጤና ይስጥልን።
ሰላም።
ከቺፕቺፕ ነበር የምደውልዎት።
እሺ
እ complain አቅርበው ነበር። order አድርገን ያልመጣ item ነበሩት።
አዎ አቮካዶና ፓፓያ አዝዤ
ምን አሉ?
ይኸው አልመጣም። ፓፓያና አቮካዶ አዝዤ ትላንት ማታ እሺ፣ ፓፓዬው አልመጣም፣ አቮካዶ መጣልኝ። በ same time ደግሞ ለ sister ም እንደዚሁ አዝዘን ነበር። ለእሷ መጥቶላታል፣ ለእኔ አልመጣም። በዛ ነው complain ያቀረብኩት።
አዎ እ ፓፓያው accept ስላልተባለ ነው። የፓፓያ ኮም አልደረሱትም።
አልደረሰኝም። አዎ ስለዚህ ይሄ ለነገ ነው የሚሄደው።
አዎ እሺ፣ still አልደረሰኝም። በእርግጥ ሌላም order አድርጌያለሁ፣ ግን አዎ እሱም ነገር ስለሆነ ለዛ ነው።
በቃ ስለዚህ አንድ ላይ ይመጣል።
መልካም የሚ እሺ፣ እሺ፣ መልካም ምሽት።